ሄሎ
ሄሎ ጤና ይስጥልኝ።
እ፣ ሰላም ነው። የዩቲዩብ page ኣችሁ ላይ አይቼው ነበርና የ editing ስልጠና ሚል አይቼ ነበርና information ፈልጌ ነበር።
እሺ class ኡ ለአንድ ወር ያክል ነው የሚሆነው፣ በሳምንት አምስት ቀን፣ በቀን ደግሞ ለሁለት ሰዓት ያክል
በሳምንት ስንት ቀን?
አምስት ቀን። ቦታውን ለመጠየቅ እሺ ምንድን ነው criteria ው?
ክፍያው አስራ ሁለት ሺህ ብር ነው። ቦታው አያት ክብር ደመና ለፍሎ መመዝገብ ትችላለህ። class አስራ አንድ ነው የሚጀምረው።
እሺ በአካል ነው ስልጠናው?
አሁን ስልጠናው በአካል ነው። ምዝገባ ግን ያው በስልክ አሁን መመዝገብ ትችላለህ።
እሺ አመሰግናለሁ።
የሁለቱም ሰው ስም ይንገርሽ። ልመዝግብህ?
አይ አመሰግናለሁ።
እሺ እሺ መርሲ